ሄሎ hello ጤና ይስጥልኝ።
አብሮ ይስጥልኝ ወንድም።
ሱራፌል አካሉ እባላለሁ። ከዱክና ሪል ስቴት ነበር የምደውለው።
እ?
ሱራፌል አካሉ እባላለሁ። ከዱክና ሪል ስቴት ነበር የምደውለው።
እሺ ወንድሜ እ፣ ስለኛ product ትንሽ ላስረዳ ጊዜ አለህ?
እ፣ ትንሽ የሆነች ግርግር ቦታ ላይ ነኝ። ምናልባት ተረጋግቼ አ እሺ፣ መደወል ይችላል።
እሺ ወንድሜ በዚህ ስልክ መደወል ይችላል። ስልሳ ዘጠና
እሺ እሺ